Hello?
Hello, Sarah. Buenas.
እግዚአብሔር ይመስገን።
እሱን አይቼ ነበረ አርማን ሰው ምን አሉ?
የዩቱብ ትምህርት
እሺ፣ በአካል የለም።
በአካል መሽመሽ ነው ያለው። እ፣
ሰኞ ዕለት ተጀምሯል። CMC ነው ቦታው። CMC ሚካኤል።
እኮ እና አይሆንም ማለት ነው በአካል አሁን
አሁን የሚመዘገቡ ከሆነ ይቻላል። አንድ እኮ class ያለፉት ከ ይችላሉ። CMC ሚካኤል ከአስራ አንድ ሰዓት እስከ አንድ ተኩል
እኮ ይቻ- ይችላሉ፣ ችግር የለውም።
እሺ እ፣ ትምህርቱ ያው ለሶስት ወር ነው የሚቆየው።
እ፣ በሳምንት ሁለት ቀን ሰኞና እሮብ ነው።
እ፣ ክፍያው ደግሞ አስራ አምስት ሺህ ብር ነው።
አምስት ሺህ ብር አዎ ክ- በአካል የሚከፈለው
አይ ኦንላይንም መመዝገብ ይችላሉ።
ኦንላይን ስንት ነው?
አይ ኦንላይንም ያው ነው መመዝገባው፣ ግን አሁን ኦንላይን በዚህ በፊት መመዝገብ ይችላሉ ነው ያልኩት እንጂ አንድ አይነት ነው። ግን እሺ online class አልተጀመረም ገና።
እሺ እሺ፣ አመሰግናለሁ።
እሺ